ምን አለ አንተ ለሚለኝ መልሴ ሁሌም አንድ ነው። በልቤ ሞልቶ አንደበቴ ዘውትር የሚናገረው በዓይን ታይቶ የሚቆጠር በምድር በእርግጥ ብዙ ነው። ለእኔ ያለኝ ሀብቴ ግን አንድ አምላክ ኢየሱስ ነው። ለእኔ ያለኝ ቅርሴ ግን አንድ አምላክ ኢየሱስ ነው። አምላክ አለኝ አምላክ አምላክ አለኝ እኔ ባዘን በደስታ ማይጠፋ ከጎኔ ኢየሱስ አለኝ ኢየሱስ ኢየሱስ አለኝ እኔ በማግኘት በማጣት የማይለይ ከኔ አምላክ አለኝ አምላክ አምላክ አለኝ እኔ ባዘን በደስታ ማይጠፋ ከጎኔ ኢየሱስ አለኝ ኢየሱስ ኢየሱስ አለኝ እኔ በማግኘት በማጣት የማይለይ ከኔ ሰው አለኝ የሚለው ብዙ ነገር አለው ቋሚና ጊዜያዊ ብሎ ሚያስቆጥረው እኔ ግን ሚቆጠር አንድ እንኳን ባይኖረኝ ከሁሉ የሚበልጥ ኢየሱስ ግን አለ ከሁሉ የሚበልጥ አንድ አምላክ ግን አለ በዚህ በምድር ላይ ስኖር ከሚያስፈልገኝ ነገር ምንም አልቀረብኝም ከሚጎዳኝ በስተቀር ይጠነቀቅልኛል እኔም ይህን አውቃለሁ የጎደለብኝ የለም ከኢየሱስ ጋር እያለው አለኝ አለኝ አለኝ እኔስ አምላክ አለኝ ከአሕዛብ አማልክት ሁሉ እጅግ የሚበልጥብኝ አለኝ አለኝ አለኝ እኔስ ኢየሱስ አለኝ በምድር ካለው ነገር ሁሉ እጅግ የሚበልጥብኝ አምላክ አለኝ አምላክ አምላክ አለኝ እኔ ባዘን በደስታ ማይጠፋ ከጎኔ ኢየሱስ አለኝ ኢየሱስ ኢየሱስ አለኝ እኔ በማግኘት በማጣት የማይለይ ከኔ አምላክ አለኝ አምላክ አምላክ አለኝ እኔ ባዘን በደስታ ማይጠፋ ከጎኔ ኢየሱስ አለኝ ኢየሱስ ኢየሱስ አለኝ እኔ በማግኘት በማጣት የማይለይ ከኔ የአሕዛብ አማልክት የእጅ ሥራ ናቸው። ዓይናቸው አያይም አይሰማም፣ ጆሮአቸው አስበው አይሰሩ ወይ አይናገሩ። የኔ አምላክ ኢየሱስ ግን ግሩም ነው በምክሩ። የኔ አምላክ ኢየሱስ ግን ግሩም ነው በምክሩ ጌታ አምላኬን አውቄው እሱ እኔን ካወቀኝ ይሄ ቀረብኝ ብዬ የለም የሚያስደንቀኝ በክንዱ ተማምኜ በሰላም ያድራለው ከምድር ኃይለኞች ይልቅ እኔ እበረታለሁ። አለኝ አለኝ አለኝ እኔስ አምላክ አለኝ ከአሕዛብ አማልክት ሁሉ እጅግ የሚበልጥብኝ አለኝ አለኝ አለኝ እኔስ ኢየሱስ አለኝ በምድር ካለው ነገር ሁሉ እጅግ የሚበልጥብኝ አለኝ አለኝ አለኝ እኔስ ኢየሱስ አለኝ